hello ወርቃ coffee ነው?
አዎ ወርቃ።
ከቢው delivery ነበር የምደውለው።
እሺ
እም፣ እስኪ ያልወጣ order ካለ check ታደርጊልኛለሽ? order ታዛችሁ ነበር አዎ፣ በ order ነገር 89 combo- 84 57 አዎ combo ነበር ተቃይሮ ሄደ እና ስሪው አልተባልኩም እና አልተሰራለትም ደግሞ ምንም ሌላ ሰራለች።
ያልወጣ order የላችሁማ?
ፋስ ፋስ ሌላ የለም ያልወጣ order የላችሁም?
የተቀያየረ ነው እንጂ ያልወጣ የለም። አሁን ፋታና normal ይሄን ስላለን order ፈርሞ ብቻ ነው የወሰደው አይደለ?
አዎ ስም ፈርሞ ብቻ አልጻፈበትም።
እ?
ስም አልጻፈበትማ።
ስም አልጻፍም ፈርሞ ነው የወሰደው እና ቋንጣ በድርቆሽ ነበር የሚወስደው combo ወሰደ ማለት ነው።
okay ቋንጣ ከእኛ ላይ- በድርቆሽ ነበር የሚወስደው።
አዎ እሺ እሺ እሺ እሺ እና እሺ ከኛ ለሱኛው እሺ እሺ